ሄሎ
ሄሎ ጤና ይስጥልኝ ቤተሰብ ቤት አዎ እንዴት ነህ?
አለሁ አለሁ አሁን ልኬልህ ነበረ እንትን voucher ኡ
okay፣ አ፣ ሪፖርት አዎ፣ አድርጎልሃል። እሺ ሪፖርት እስካሁን ግን- አድርጎልሃል። ሲመልሱ እናሳውቅህ።
መቼ ነው የሚመለሰው?
አሁን እ፣ ይመልሱልሃል። አሁን እ፣ ሁሉንም እንትን እያሉ ስለሆነ ብዙ customer እያስተናገዱ ነው። ተመሳሳይ እንዳንተ አይነት እንትን ማለት ነው ቅሬታ እያስተናገዱ ስለሆነ
እጅግ ይመ- እኮ በጣም ይመልሱልሃል።
አንደኛ customer ነው።
አዎ አዎ ይመልሱልሃል። አሁን እሺ እሺ እሺ፣ ትንሽ ጠብቃቸው እሺ